hello ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳዎ?
አሁንም SantimPay ላይ cashout confirm አድርግልኝ።
እሺ አንዴ ንገረኝ Best Bet ቁጥርህን።
አስራ ሶስት እሺ ሀያ ሰባት በዚህ ቁጥር ነው።
በደወልክበት እሺ አዎ።
አስራ ሰባት ሰባት ስንት ብር ነው?
ሁለት ሺህ እሺ ገብቶልሃል። እሺ ቼክ አድርገው። እሺ እናመሰግናለን።